you know. ጤና ይስጥልኝ ባይ
አንተ ከሆስፒታል እዚህ ትመጣለህ እኛ ጋር እንዴት በማን እንዴት አልመጣለን?
እኮ እዚህ በዚህ በሰማንያ አምስት ሀምሳ ስምንት በናሆም ስልክ ያለው ብለናል። እዚህ ስንደውል ወደ አንተ ነው ይመጣ አይመጣም። አጋኔ እዚህ አይመጣም። ይኸው የትም የደወለው
እስቲ ደውል ኤን ብሎ ያሳያል ከላይ አዎ ናሆ አዎ ኤን አይደል ነበረ እዚህ ጋር
ይሄ ከቴዲንግ ምልክቷ አጠገብ እኮ አለ ናሆም ይላል ኤን ይላል በቃ እኮ ጀር ነው አሁን ድጋሚ በሌላ ስልክ ልደውል